hello ሰላም ጤና ይስጥልኝ። hello hello
ይሰማል?
ሰላም ጤና ይስጥልኝ።
hello
ድምፅ ይሰማዎታል?
እ?
ድምፅ ይሰማዎታል?
አይ ጥብረ ፈተና ገና ይቅርታ፣ የእርስዎ ድምፅ አይሰማም ወይ? ቦታ ይቀይራሉ? ትንሽ እንዲንቀሳቀሱልን ከሆነ hello